አምቡላንስ ጤና ይስጥልኝ። ጤና ይስጥልኝ። ሰው ታሞብን ነበር።
እሺ፣ ከየት ነው?
እዚህ ሬዲዮ ጣቢያ አካባቢ ዘነበ ወርቅ አየር ጤና ሬዲዮ ፋና አካባቢ ነው።
እሺ፣ ከዘነበ ወርቅ ወዴት መሄድ ፈልገው ነው?
እንትን ሰናይ ክሊኒክ አጎና ፊት ለፊት አጎና ሲኒማ እዛ አካባቢ።
ነበር ክትትላችሁ።
አዎ እዛ ነው የተከታተልነው አ- አሁን ምን ነው ቀጠሮ ነው ወይስ
እ?
ቀጠሮ ሆኖ ነው? አሁን የምት- ኧረ አይደለም አይደለም፣ በጣም ስለታመመችብን ኦክሲጅን ይጠቀማሉ?
አዎ አሁን እኮ ትናንት ጀምረውላል ነበር። እሺ፣ ኦክሲጅን ይጠ-
በቃ ተይው።
right።